ጤና ይስጥልኝ ሚስትሪ ዲቦራ ነኝ። በኩል ምን ልርዳው ሰላም እንዴት አደርሽልን?
እግዚአብሔር ይመስገን።
አለን withdraw request አድርጌ ነበር ትናንት የእናንተን approval የሚጠይቅ እስቲ check አድርጌልኝ።
አሁን የደወልክበት ነው የሚስትሪ ቁጥር?
አዎ አዎ ስንት ብር ነበር ወጪ ያደረከው?
አምስት ጊዜ ዘጠኝ ሺህ ምናምን ብር ነው
አምስት ጊዜ ዘጠኝ ሺ ዘጠኝ ሺ ዘጠኝ ሺህ ዘጠኝ መቶ ዘጠኝ ሺህ ስምንት መቶ እያለ የሚቀጥል አዎ።
እሺ ትንሽ ጠብቀኝ መስመር ላይ እሺ። የከፈትኩት እሺ እሺ
ሁሉም ናቸው ያልገቡት?
አዎ ሁሉም ነው ያልገቡት። አዎ
እሺ፣ ዘጠኝ ሺ ዘጠኝ መቶ ዘጠና ዘጠኝ ዘጠኝ ሺ ዘጠኝ መቶ ስምንት ዘጠና ሰባት ዘጠና ስድስት እና ዘጠና አምስት አዎ አዎ የተለያየ አድርጌ ነው።
ወደ ቴሌብር ነው የላክካቸው?
አዎ ቴሌብር ነው።
በቻፓ ነው ወይስ በሳንቲም ፔይ ነበር ያደረግከው? ይቅርታ ቻፓ
ሳንቲም እ፣ ቴሌብር ካለ በዚህ account በቴሌብር ብታ- በሳንቲም ፔይ ተጠቅመው ወደ ቴሌብር ብትልከው እንትን ይላል ይፈጥናል። በቻፓ ለ- ትንሽ late እንዳይሆንብህ ብዬ ነው።
ለወደፊቱ አደርጋለሁ። አሁን ግን እ፣ እነዚህን ስሪ confirm ላድርጋቸው።
እነዚህን confirm አድርጊልኝ። በሚቀጥለው ሳንቲም register ሳንቲም ፔይ አደርጋለሁ።
ወደ ቴሌብር ከሆነ register ማድረግ አይጠበቅብህም። እዛው ላይ ስላለ ልክ ቻፓ ሬ- እንደምትመርጠው እሱን መምረጥ ብቻ ነው።
okay፣ ያለ ምንም registration።
ምንም registration አያስፈልገውም።
እሺ እናት፣ እሺ እሺ በቃ እችኛዋን እነዚህን ኮንፊርም አስገቢልኝና።
አድርግልሃለሁ። እሺ እሺ እሺ thank you። መልካም እሺ ቀን ነው።
እኔም አመሰግናለሁ። ለአንተ መልካም ቀን።
እሺ